ሄሎ ሄሎ
ይመስልን ሰላም ጤና ይስጥልን።
ሰላም ነው።
ተሻለ ማርያም ነው።
የስ ከዊ ፕላስ ድርጅት ነበር የደወልኩት። የእኛን አፕሊኬሽን በ- አውርደው ተመዝግበው ነበረ። በአሽከርካሪነት አዎ፣ ነው ወይስ በተጠቃሚነት ነው የተመዘግብ?
ይሄ አዎ ቴሌግራም ላይ የተመዘገብኩት ነው።
እ፣ አዎ፣ አዎ። በአሽከርካሪነት በአሽከርካሪነት በአሽከርካሪነት ነው።
አዎ፣ እሺ የሚያስፈልጉትን ነገሮች ልንገርህ የሚያስፈልጉትን ነገሮች ልንገርህ እና በቴሌግራማችን ብትልክልን እኛ active እናደርግልሃለን። መንጃ እሺ።
ፍቃድ፣ ንግድ እሺ።
ፍቃድ፣ ፎቶ፣ እ፣ ኢንሹራንስ፣ እ፣ እሺ።
መኪናውን ከሰው ተከራይተው ከሆነ የሚሰሩት ደግሞ የኪራይ ውል እንዲሁም ግብር ያስፈልጋል።
እሺ።
ስለዚህ በመግባት ዶክመንቱ መላክ ይችላሉ ማለት ነው። ስልክ ቁጥር ልስጥህ
እሺ ገሪ ዜሮ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዜሮ
ዜሮ ዜሮ ዜሮ አንድ
ዜሮ አንድ ስልሳ ስምንት ስልሳ ስምንት አስራ ስድስት
አስራ ስድስት እሺ ሌላ ምንም ላይ ነው።
አያስፈልግም አሁን ከ- አሁን ከነገርሽኝ ውጭ አዎ የነገርኩት ዜሮ ዜሮ ዜሮ ዜሮ አንድ ስልሳ ስምንት አስራ ስድስት ዜሮ አንድ ስልሳ ስምንት አስራ አስራ ስድስት እሺ አዎ አገልግሎታችንን ልዩ ስለሚያደርገው ነገር ሰምተዋል
አይ አይ፣ አንዳንድ አስ- ነገር እስኪ ግልጽ አስር አድርግልኝና percent ሁሉም ነገር አስር percent ኮሚሽን እ፣ ወስደን እ፣ ስድስት percent ለእኛ አራቱን percent ደግሞ ለእናንተ saving የሚሆን ነው ማለት ነው
saving ስለዚህ መሆን አራት percent document ኦችን አዎ ለእናንተ saving የሚሆነው አራት percent ነው እኛ የምንወስደው ግን ስድስት percent ብቻ ነው
እሺ ለበለጠ መረጃ እና ደግሞ document ኦችን በዚህ- ከላክልን በኋላ active እናደርገውና እንደውልልሃለን። ከዛም በአካል ቢሮአችን በመገኘት ውል መፈጸም ይችላሉ ማለት ነው።
እሺ ችግር የለውም እሺ እሺ፣ እናመሰግናለን። መልካም ቀን።
ለሁላችን እሺ እሺ።